አባቴስ ምርት የላቸውም። አሁን እነሱ አልተመሩም ገና ናቸው። ግን የአባቴስ ሲያስተምር ከኔ ነው ዲስትሪ እየጫነ ያለው ቪክትሪ ነው ለምን ውሃ የለም ሄሎ
አቤት
እ አሎ፣
አቤት ሰላም እናት፣ እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። ስልሳ ዜሮ ሁለት ላይ ደውለሽልኝ ነበር።
አዎ ውሃ የምታወርዱ ናቸው አ-
እ? hello hello